ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንረዳው።
ሀሎ ሁሉ ስፖርት ባኮ የምንረዳው።
እንትን አካውንት ለመክፈት ፈልጌ ነበርና እሺ እና አውቲንኬሽን እንትን ሰንት ሳደርገው ኮዱ አልመጣልኝም። በኤስኤምኤስ ግባ ኔትወርኮትን ያስተካክሉና ኔትወርኩ በጣም እንትን ነው። አ- ላክሎት እኮ ገባኝ እሱ ስላልደረሰልኝ
አዎ ከቴሌ ስለሆነ በትዕግስት ይጠብቁ። ኔትወርኮትን አስተካክለው
አይ እንትኑ ችግር የለው
ይላክሎታል።
okay